ሄሎ ቅድም ደውዬልሽ ነበር ትኬት ቁጥር ብለሽ
እኔን ነው ብዙ ስለሆነ ሌላ ሰው እንዳይሆን ያወራኸው።
ኦኬ እሺ አይ እንትን ትኬት ቁጥር እ፣ ለአንድ ወጥቶብኝ ማለት ነው እሺ እ፣ ተመላሽ በርማውዝ ከ- አልሰጠህም?
አዎ ተመላሽ አልሰጠኝም በርማውዝ ከሉተን የሚለው አብደንድ ብሏል ሳስፔንድ ከሆነ ሀያ አራት ሰዓት መጠበቅ አለበት። ከሀያ አራት ሰዓት በኋላ ነው ውጤቱ የሚለቀቀው። ለዛ ነው።
ነው አዎ፣ እሺ አዎ። እሺ መልካም ቀን። እሺ